ጤና ይስጥልኝ አሪፍ ቤ ሎዛ ነኝ ባቆም ልርዳው ሎዛ አንድ ብር በ- ከቴሌ ብር ወደ እናንተ በእናንተ አማካኝነት ወደ ኪዩት ብር ትራንዛክት አድርጌ ነበር እና እሺ
ቴሌ ብር ለ- የላከውን ኤስ ኤም ኤስ ልኬላችኋለሁ በቴሌግራም እሺ ደመኛቸው ሙሉ ስሞትም አለበት እዮብና ደው መታፈሪያ እሺ ደመኛቸው አሁን ቡድን መጥራት ለበት ከባለሙያዎች የደረሰን አዲስ ነገር ስለሌለ ነው። በተስተካከለ ሰዓት ደውለን እናሳውቁታለን።
እሺ check አድርጉልና ደጋግማችሁ በጣም በተደጋጋሚ ችግር እየገጠመን ነው እሺ ደንበኛችን ደ- ደግሜ ሪፖርት አደርግልታለሁ።
ደውሉልን እኛ ስንደውልም ራሱ እየተስተካከለ አይደለም መስከረም
ያው ብዙ ደንበኞችም እየደወሉ ስለሆነና በተራ መስተናገድ ስላለበት ነው። ደግሜ ሪፖርት አደርግልዎትና በቅድሚያ እንዲስተካከልልዎ ለማድረግ እንሞክራለን። ደመኛቸው
ጠብቃለሁ እሺ እሺ ደንበኛችን እንደውልልዎታለን። መልካም ጊዜ ይሆንልዎ።